ሄሎ ሄሎ፣ አቤት።
ሰላም ነው? መልሼ ደወልኩልሽ።
እሺ እ፣ አላክሽም መታወቂያና ፎቶ።
እምቢ አለኝ እኮ add አድርጌኛል። add ሳረግ ደግሞ አይመጣልኝም።
እሱ አይደለም እኮ የኛ አዳሪ ምንም add ም ምንም
እኮ ምንድን ነው ጽሁ ያለች በሌላ ስልክ
በሌላ ስልክ ሌላም ስላለ እ፣ እስኪ search ማድረግ ትችያለሽ። አሁን እየነገርኩሽ
እሺ አድርጊልኝ። በሌላ ስልክ ያው በሌላ ስልክ
እሺ። at ኢትዮ መቶ ሰላሳ ብለሽ ጻፊ።
at ቁልፍ ያለችዋ at አይደለም?
አዎ አዎ።
ቁልፍ ያለችዋ ከዛም አት በ small letter ኢትዮ
በ small letter
አዎ፣ በስሞል ሌተር ኢትዮ
በ small letter ኢትዮ at ኢትዮ አ ሁሉ H አይደል? E T H
I O
I O አዎ። ከዛም ከዛ- መቶ ሰላሳ ምን gap የለውም።
ምንም space የለውም። መቶ ሰላሳ አዎ ከዛ promo ራሱ ኢትዮ መቶ ሰላሳ promo ብሎ አልመጣም። የግል
ኢትዮ መቶ ሰላሳ promo bot ይላል።
አዎ፣ bot አይደለም bot።
ሌላ አለ።
bot እሺ፣ መቶ ሰላሳ promo ብቻ እስቲ ንኪው እሺ። እሱ
ይኸው ነካሁት።
bi- bio ን እስቲ ምን ይላል? bio ላይ ኮከብ መቶ ሰላሳ ኮከብ አንድ መሰላል የሚል አልተጻፈ?
አለ ተጽፏል።
እሱ ነው በቃ። በሱ መታወቂያው ፎቶን እና ስልክ ቁጥር እሺ፣ አሁን ልላከው በነካሁት ስልክ ችግር የለውም።
ይቻላል፣ ችግር የለውም። ስልክ ቁጥሩን አድርገሽ ጻፊ።
እሺ፣ እሺ፣ አመሰግናለሁ። እሺ።
እሺ፣ አመሰግናለሁ።